ሄሎ ሰላም ጤና ይስጥልኝ።
ጃክቦት አንድ ከበራ ሽልማት የለውም እንደ ቦነስ የለውም የለውም።
ነው አዎ
በቦቸር ደግሞ ብር እንትን ብሎኝ አልወጣ አለኝ።
በቦቸር አዎ፣ በቦቸር ገብቶብኝ ማለት ነው።
እሺ። ወይ ቤስት ቤስ ወደ ቤስት ቤት ነው መመለስ የምችለው ወይ ደግሞ ሱቅ ላይ ነው ማውጣት የምችለው።
ስትሪት ሄጄ ነው ማውጣ- ማውጣት የምችለው ሱቅ ላይ
ነው አይደል?
እ
ይሰጡኛል ምን አልከኝ?
ይሰጡኛል ወይ እዛ ቤስት ቤት ቤት?
አዎ አዎ። ቦቸር ኮዳንት ሰጣቸውና
አዎ እኮ በፔንዲንግ ነው ፔንዲንግ ብሎ ነው የቀረው።
ፔንዲንግ ላይ ነው አይደለ?
አዎ እኮ እሱን ትሰጣቸውና
አይ እንትን እሺ ይልሃል። እሺ አባ።
እሺ አመሰግናለሁ።